ሄሎ ጤና ይስጥልኝ ቤስት ቤት ቃል ኪዳን ነኝ የምልርዳው
ጤና ይስጥልኝ ቤት ነህ ቤስት ቤት ቤስት ቤት ነው የምንደርደው
አነ ዲቦስ ያረክ ነው ብሩ እስካሁን አልገባም እሺ ዲፖዚት ሚስ ልከውልናል አ
ልከውልናል ቴሌግራም ላይ
ከቴሌግራም አይደለ እሺ ዲፖዚት ሚሴጁ አለ አይደለ አ እሺ በሲቢኢ ነው አይደል ያደረጉት በ CBE ብር እኮ እሺ የ CBE ብር የሚጠቀሙበትን ስልክ ቁጥር አ ቤ- CBE ብር የሚጠቀሙበት ስልክ ቁጥር አለ አይደል አላ ስልክ ቁጥር እና Best Bet የሚጠቀሙበት ስልክ ቁጥር አለ አይደል አ እሱን እና deposit message ኡን አ ቴሌግራም ላይ አንድ ላይ አድርገው ቴሌግራም ላይ ላኩልን።
እሺ በዚህ የቴሌግራም ስልክ ቁጥሩን ያውቁታል አይደል?
አ አ እሺ በቃ በሱ ላኩልን። እሺ መልካም ምሽት።